ሰላም ናት።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ፕሮግራሙ እየተከታተልኩ ነበረ።
እሺ፣ እናመሰግናለን። እ፣ ቀጥታ ስርጭት ላይ ነው እና እጹብ ድንቅ ልጅ መጠቆም ፈልገው ነው።
አይ ፕሮግራሙ ላይ አስተያየት መስጠት አይቻልም? እንዴት አይቻልም? ላይ ይቻላል። እሺ፣ እሺ። ምን ነበር አስተያየቶት?
አስተያየቴ ያለኝ አድናቆት፣ ሀሳቦች፣ አስተያየቶች፣ የራሴ እንትኖች
እሺ፣ ይንገሩን አስተያየቶቱን አጠር አድርገው።
አይ ላይፍ ላይ መስጠት አይቻልም? ማግኘት አይቻልም? የኮሜዲያን ነው።
ኮሜዲያን እሸቱ ማግኘት ፈልገው ነው።
አዎ።
hello፣ አቤት። አዎ እናቴ
እሺ። በሰባ አምስት ቤቱ ስልክ ይደውሉልና ሀሳቦቱን ይግለጹ።
እሺ፣
እሺ፣ እናመሰግናለን። መልካም ምሽት።
አሜን። እሺ፣ እሺ ቻው።